Instagram. hello
አቤት ሰላም ፍጹም፣ ሰላም።
አዊ Plus Solution ነው የምደውልልህ። ቅድም ደውዬልህ ከሰዓት ደውልልኝ አሁን አይመቸኝም ብለኸኝ ነበረ።
አዎ አጋጣሚ ያው ጣቢያ እየተንገላተው ስለሆነ ነው brother እና okay
አሁንም እዛው ነው ያለሁት።
okay፣ ብችል አሁን- በቃ ነገና ፈታ ብዬ ለማውራት አዎ እሺ፣ ችግር የለም።
እሺ፣ እሺ፣ እሺ፣ እመዘገባለሁ እንዳያሳስብ።
እሺ፣ እሺ፣ እሺ ወንድሜ አዎ።